ሄሎ አቤት ቤርሳቤ ነኝ አቤት ደወላችሁላት?
እ
አታነሱም ዞን
ምንድን ነው ማናት? አቤት አቤኔዘር ነኝ አቤኔዘር ነኝ አቤኔዘር እሺ ምን አሁን ደውዬ ነበር ነበር።
አቤኔዘር እሺ እ አሁን ደውዬ የደንበኛዋ ስልክ አታነሳም እዛው ደርሼ ስንት ነው ኦርደር ነንበሯ
ሰማንያ አራት አርባ
ሰማንያ አራት አርባ ሰባት አሳውቀ ነበር እንዴ አዎ አሁን አሳውቄ ነበር
ለማን ያሳወቅከው ስሜን ተናገርከው ታውቃለህ አዎ አቤኔዘር ብዬ የራሴ ስም አለ no አረ አይደለም እ ለማን ነው የ- ከዚህ ለማን ያሳወቅከው እ ፍቅር መሰለኝ
ፍቅር እ
እስኪ አንዴ
እሺ
አቤኔዘር አቤት አቤት ሄሎ አንተ ለታሺ
እ አቤት አቤት አንድ መልመልሽ እሺ መልሳል መለስ ቆይተን እንደውልልሃል እሺ?
እሺ ታይሙ ታይሙ ስለሆነ እኮ ነው።
እ?
አይ ታይሙ ስለሆነ አዎ።
እቺ